ሰላም ጤና ይስጥልኝ ሂቢሳ ቶፊቅ
hello ሰላም ጤና ይስጥልኝ አቶ አዎ።
ሂቢሳ ቶፊቅ እ?
ሂቢሳ ቶፊቅ ነው
አይደለም ተሳስቷል እ?
ተሳስቷል ነው አዎ አዎ።
እሺ ከ WePlus Solution ነበር የደወልኩት
እሺ
እሺ እ፣ ተጠቃሚ አሽከርካሪ አይደሉም እ?
አሽከርካሪ
አይደለም እሺ እ፣ ከድርጅታችን application አለው user የሚል application እሱን application አውርደው እ፣ ቢጠቀሙ አርባ አራት ሀያ service አገልግሎቶች ትራንስፖርቶች አሉን እና እነዚህን አገልግሎቶች እንዲጠቀሙ ነው።
ነው እንዴ አዎ Play Store እና App Store ላይ ያገኙታል። WePlus እሺ።
Solution user የሚል አለ።
ምን አልክ WePlus Solution user።
እሺ እሺ አመሰግናለሁ። መልካም ቀን።
እሺ እናመሰግናለን እሺ